ኤሌክትሪክ ቤት ነው የለኝም። በኩል ልርዳኝ
ሁልጊዜ ዛሬ እምቢ አለው ቴሌ ብር ገንዘቡ እ
በስት ቤት እሺ
በስት ቤት መወርወር ከዛ በ- አዎ፣ ቴሌ ብር- ቴሌ ብር ወደ አይቻልም።
ቴሌብር
አዎ፣ አይ- ቆርጧል አልደረሰም።
ከአካውንትህ ከቤት ቤት አዎ፣ አካውንት አል- አ- አ- አ- አልደረስም ይቆጥራል። አስራ- አስራ ሁለት አንዴ ቆይ እሺ፣ አንዴ መስመር ላይ ጠብቀኝ።
እሺ እ- እ- እ?
ሰላም ጤና ይስጥልን።
አለን አለን ቤት ቤት ነው ድሮ አድርገን ነበር።
በስት ቤት ዛሬ እምቢ አለው ውድልረው እስኪ ቤት ቤት ስልክህን ትነግረኛለህ?
አስራ ሁለት
አስራ ሁለት
አስራ ስምንት እሺ
ዜሮ አንድ እሺ
ሰባ ስድስት
ስንት ብር ነው አባ?
አራት ሺህ አምስት መቶ
አሁን ገብቷል። እሺ check አድርገው። መልካም እሺ።
BestBet አስመልሱ አይ ወደ ላክበት ይገባል አሁን። እሺ
BestBet ትመልሳለህ አይደለም አይደለም
እ እንዴት ወደ ባንክ ወደ ቴሌብር ነው ወደ ባንክ ነው የላከው።
አይደለም እም
በአራት ወር ወራ BestBet ነው አስመልሱ
አሁን ይገባል። እሺ ትንሽ ጠብቀው። ወደ እንትንክ ወደ ቁጥሩ አይደለም እኛ።
ቴሌብር ይኸው።
አይደለም ለ process ላይ ነው እና አሁን ገብቷል። check አድርገው።
ትሰማለህ አይደለም አዎ እየሰማሁህ ነው።
አዎ እሺ በጣም አመሰግናለሁ አሁን ገባሁ እሺ መልካም ምሽት።
እሺ እሺ አባቴ